አላስቀርት ቢዳ የአገሩ ልጅ የናፍቆት በልቤ ተሻገረ እምባክር ሰንጥቆት ትውስ ያለኝና ከአገር ልጅ ጨዋታ እንኩልላ አንባረ ሆኖ መንታ መንታ ሆኖ መንታ መንታ ባክር ነጋና ማካለ ሙዱነ ባባ ዶግሮ ሙዱነ ባባ ዶግሮ ልቤ ስለፈለገ ወይ ሞላ ሄዷል ወደ አገሩ ሄዷል ወደ አገሩ እንዲያው ለተዋት አካሌ ሰው አይጠፋም እንጂ ሰው አይጠፋም እንጂ ማን እንደዚ ልቤ ተሻገረ እምባክን ሰንጥቆት ትውሳለኝና ከአገር ልጅ ጨዋት እንኩልላ ለባዬ ሆኖ መንታ መንታ ሆኖ መንታ መንታ አይሰማም ድምፄ ማዕከሌ ብቆም ከተራራ ብቆም ከተራራ ቶሎ ድረስ ብዬ ወይ ሞላ እጆን እንዳልጠራው ልጅን እንዳልጠራው እስቲ ካለሁበት በአካሌው እጅግ መናፈቄ ነው እጅግ መናፈቄ ነው ሂድ ተሻገር ልቤ አካሌው ንገርልኝ ጭንቄ ንገርልኝ ጭንቄ ነው ፍቅር ባልተሞላ